ይስጥልኝ ጠብታ ምያ
ሰላም እናት፣ አምቡላንስ ፈልጌ ነበረ በዛው ዋጋውን ለማወቅ
እሺ
ከ እንትን ነው ሴም ማን ነው ጣፉ አለ አይደለ? ሲሲዲ መኖሪያ ቤቶቹ ሲሲዲ ማለት ነው።
ሴምሲ
ሲሲዲ ሲኤምሲ ሳይሆን ሲሲዲ ሲሲዲ ሴም ማን ነው ጣፎ ለገጣፎ ለገጣፎ ጣፉ እሺ
እዛ ሲሲዲ መኖሪያ ቤቶቹ ከሱ ወደ መገናኛ ወዳለው ላንቴት
ስድስት ሺህ ዘጠኝ መቶ ሀምሳ ብር ስድስት ሺህ ዘጠኝ መቶ ሀምሳ ብር።
አዎ እሺ እሺ ናት እሺ